hello
hello ሚኪያስ አቤት።
ሽፕን የደወልኩልህ እሺ product ተቀበልክ?
አዎ ተቀብያለሁ ብሎኛል። አዎ በቃ እሺ። location ኣችሁ የት አካባቢ ነበር? ትክክለኛ loca- አቃቂ።
አለም ባንክ ነው ወይስ አቃቂ ነው?
አቃቂ አለም ባንክ አቃቂ አይደለም አይደል?
መድኃኒዓለም ጋር አለም ባንክ ሳይደርስ ማለት ነው።
መድኃኒዓለም ጋር አዎ okay። እሺ እዛው እሺ ብሎ በቃ map ኡ ላይም እኮ exactly እንደዛ ነው ያስገባሁት። መድኃኒዓለም ብዬ አዎ ነው ያስገባሁት።
እንትን እኮ driver ኦች ወደ አለም ባንክ ነው እያሉ ስለነበር እስቲ እሱን check ላድርግ ብዬ ነው እኔ።
አይ ብዙም ያው እንትን ነው የሆነ እንደ ሩቅ ነገር ነው እንትን ያሉት እና ሩቅ ነው አይን ነው ትላንትና ምን የነበረው okay ቦታው አልተመቻቸውም መሰለኝ እንግዲህ አላውቅም። ከዛ ይታዘዝ ይሆን አላውቅም። ከዚህ በፊት አይ አይደለም ትንሽ እ, ይመስለኛል እነሱ በ- የቆየ መኪና መስመር በዛ በአለም ባንክ ስለሚቀርብ አለም ባንክ አዎ በሚለው እኮ ነው መሰለኝ።
ትላንትና እኮ አለኝ አለም ባ- ኦሮሚያ ክልል ነው ምናምን አለኝ። ኧረ brother አይደለም አልኩትኝ።
አይ በቃ che- እሱን check እናደርገዋለን። እስቲ እዛ እኛም ደውልልን እነሱ ጋር በቃ ችግር አብሽር የለም።
አብሽር። okay እሺ መልካም እሺ፣ thank you።
ቻው። እሺ ችግር የለም።